የኔ አገር ልጅ ወገኔ አይ ወገኔ አገር ልጅ ወገኔ አይ ወገኔ ከራስሽ አድርጊኝ አይ ወገኔ ከሽሩባሽ ላይ አይ ወገኔ ከራስሽ አድርጊኝ አይ ወገኔ ከሽሩባሽ ላይ አይ ወገኔ ካደሱ ከቂቤው አይ ወገኔን ከብዳለሆይም አይ ወገኔ ካደሱ ከቂቤው አይ ወገኔ መይት ከብደኛለ አይ ወገኔን አገርህ በረሃ አይ ወገኔን ትቀልጥብኛለ አይ ወገኔን ትቀልጥብኛለ አይ ወገኔ ባንበላም ባንጠጣም አይ ወገኔ በባዶ ሆዳችን አይ ወገኔ ባንበላም ባንጠጣም አይ ወገኔ በባዶ ሆዳችን አይ ወገኔ ኔጋለ ነበረ አይ ወገኔን የጥንት ፍቅራችን አይ ወገኔ ዳሩ ግን ምን ይሁን አይ ወገኔ በዳዋ ተዋተም አይ ወገኔ ሳቅና ጫወታም አይ ወገኔ ባዝን ተለወጠም አይ ወገኔ ባዝን ተለወጠም ወገኔ አገር ልጅ ወገኔ አይ ወገኔን ያገር ልጅ ወገኔ አይ ወገኔ ፈረስ የለው በቅሎም አይ ወገኔ ወይንም መኪና አይ ወገኔን ሞልጫለው ድሃም አይ ወገኔን ስትለኝ ሰማኋት አይ ወገኔን በእግረኛነቴ ነው አይ ወገኔን እሷን ያገኘኋት አይ ወገኔን እሷን ያገኘኋት አይ ወገኔን ያገራችን ታቦት አይ ወገኔን ዝክረ ብዙ ነው አይ ወገኔን ያገራችን ታቦት አይ ወገኔ ዝክረ ብዙ ነው አይ ወገኔ ከኔ ወዲያ ድሃሽ አይ ወገኔ ለማኝሽ ማነው አይ ወገኔ ለማኝሽ ማነው አይ ወገኔ ለማኝሽ ማነው